ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ሰላም ነው? ማሊባባ ነው አይደል?
አዎ ማልባባዎች ነው።
ያሪስ ሄዳ ናችሁ እንዴ? ሁለት ሺ አስር silver color
ያሪስ ሄዳል። እስቲ ቁጥር ልስጥዎት። ዜሮ ዘጠኝ
እ ሶስት መስመር ላይ ነው።
አዎ መስመር ላይ ነኝ እናት።
እሺ ዜሮ ዘጠኝ ሰባ ሶስት
አሀ ቁጥር ሊያዝ እሺ፣ ቆይ አ ዜሮ ዘጠኝ ሰባ ሶስት ዜሮ ሶስት
ዜሮ ሶስት ሰላሳ ሰባ ሶስት
ሰላሳ ሰባ ሶስት አዎ እዛ ላይ ደግሞ
ዜሮ ዘጠኝ ሰባ ሶስት ሰላሳ አይደለም ሰላሳ ሶስት ነው?
አይደለም አይደለም ዜሮ ዘጠኝ ሰባ ሶስት ዜሮ ሶስት ሰላሳ ሰባ ሶስት
ዜሮ ሶስት ሰላሳ ሰባ ሶስት አ፣ ልክ ነው
ዜሮ ሶስት ሰላሳ ሰባ ሶስት እሺ እሺ እናት ልደውልና check ላርግ አዎ እዛ ላይ ደውሉላት
እሺ እናት፣ እሺ እኛ እናመሰግናለን እሺ